ሄሎ ሄሎ
ሄሎ እንዴት አድርሽ ነው?
እግዚአብሔር ይመስገን። እንዴት አደርክ?
ቼክ አድርጊልኝ ይችላል።
እሺ ምን ቼክ ላድርግልህ?
ቤቲንግ ቤቲንግ አለ ሁለት ፖስፖን ሊሆንና ስንት ኳስ ነው?
እንደሚሰጠው አ እሺ የኳስ ቆይ ነው።
አንዴ። እሺ ቆይ አንዴ። cashier ኮዷን ንገረኝ አንዴ።
አስራ ሶስት አስራ ሶስት ሀምሳ አራት እሺ
ሰባ ሁለት ዘጠና ሰባ ሁለት ዘጠና አ፣ ሁለት postponed ካለ
እሺ ሁለት postponed ካለው ሀያ አራት ሰዓት መጠበቅ አለብህ። በሀያ አራት ማረን።
ሰዓት ውስጥ አዎ ሀያ አራት ሰዓት ውስጥ ጨዋታውን ከተጫወቱት ደግሞ ውጤቱ ይያዛል። ካልተጫወቱ ደግሞ እሱ ይቀነስና ይሰጥሃል።
እሺ እሺ ሁለቱ ነው ፖስፖን ሊሆነ አዎ ሁለቱም ነው።
እሺ እሺ መልካም ቀን።